አልላቀቅም። የምን ፍራቻ ታሪክ ሳልደግም ጣይቱ ማለት እኔ ነኝ ዛሬ አለሁልሽ ባይለናት ሀገሬ ባለመፍትሄ የስኬት አንጋሽ ያን ጀግንነቷን እኔ ነኝ ወራሽ። ዘራፍ ዘራፍ እኒህ የማክብሯት እሷም ማክብራው በንግስቱ ብልሃት ሀገር የመራው የእድገት መሰረቱ የማለዳ ጮራ ሚኒሊክ ወንድ ነው በሴት የሚጠራ እምዬ ሚኒሊክ ጊዜን ቀድሞ ነቅቶ ለእቴጌ ጣይቱ ትልቅ ቦታ ሰጥቶ ልክ እንደ ማጀቷ ጦሯን አዘጋጅታ ሀገሩን መራችው በወኔ ተሞልታ የጣይቱ ደምነን ጀግንነት ወርሰናል ካለምነው ሳንደርስ ማን ይመልሰናል?
ስሟ እንኳን ስንቅ ነው ልብን ያበረታል ዝናዋን የሰማ መቼ ያፈገፍጋል?
መቼ ያፈገፍጋል?
መቼ ያፈገፍጋል?
መቼ ያፈገፍጋል?
መቼ ያፈገፍጋል?
መቼ ያፈገፍጋል?
መቼ ያፈገፍጋል?
መቼ ያፈገፍጋል?
መቼ